Hello ሰላም ጤና ይስጥልን Best Bet አለን
ሰላም ነው አለን አለን አለን ምን ልርዳ እን ያው እኔ እኮ አማርኛ በደንብ አላውቅም ታውቂያለሽ።
እሺ ምን ነበር deposit ሶማሌ ሶማሌ ማውቀው አለ እዚህ
ሶማሌ ሳይ ኦሮምኛ አለ
ኦሮምኛ አልችልም። በእናትሽ ያው እሺ እን አሁን ማታ አርሰናልና ሉተን አለ አይደል?
እሺ
አርሰናል አርሰናል ነው የምፈልገው እኔ።
አርሰናል አዎ
እሺ አርሰናል win አዎ አርሰናል ዊል ነው የምፈልገው ታውቂያለሽ።
እሺ ከነካ አርሰናል አይሆንም።
እ ከነካ የአርሰናል ቦታ ከነካ እ አ- አይጠቀምም።
okay አ- click አረግም የአርሰናልን ቦታ አዎ ምን click አርግ ይሆናል?
click አርግ እ
አይሆንም።
እስኪ ቆይ አንዴ ልትመድብ ስትል አይ- አያስመድብህም የአርሰናልን
እ የአርሰናልን አያስመድብህም
አስመደብ አዎ አስመደብ አያስነካህም?
አይ አይነካም። አዎ አርሰናልን ብቻ ነው የፈለግከው አይ እ ሌላ ቡድን ብሱ ቡድን ነው የፈለገው። እንደዚህ አይነት ነው ሁሉም።
እ እሺ ቆይ አንዴ ልየውና
ያው እሺ አይ
okay ይሄ ይመድባል እኮ እኔ ጋር ስነካው ይገባል። እኔ ጋር ያስመድበኛል። እየሰራ ነው። refresh አድርገውና አድርገው ስንት ጊዜ በናሽ የእኔ የእኔ account ነው ችግሩ።
እኮ የእኔ account ነው።
login log out በልና እ ገብተህ አሁን check አድርገው። እሺ እየሰራ ነው። ይኸው እኔ ነክቼ ይገባል ያለው።
በ- በእናትህ አ- አንድ ሶስት ቀን አይሰራም። እንደዚህ ነው።
ይኸው እየሰራ ነው። እኔ ጋር እየነካሁት እየሰራ ነው።
እሺ አየህ እሺ መልካም ምሽት። እሺ